Hello ጤና ይስጥልኝ ተድላ አምቡላንስ ሜሮን ነኝ። ምን ልርዳዎት?
Hello
ጤና ይስጥልኝ ተድላ አምቡላንስ።
አዎ አምቡላንስ አገልግሎት ፈልጌ ነበር።
እሺ ከየት ነው?
አይ ከዚህ ነው ግን ወደ ወጣ ነበር ክፍለ ሀገር ነው ፊ ወደ ደሴ ነበር እና
እሺ ከአዲስ አበባ ወደ ደሴ። እሺ የታካሚውን ስም ትነግረኛለህ?
የታካሚው ስም ዘውዴ ሁሴን።
ዘውዴ ሁሴን። እሺ የምን ታካሚ ነው?
ላይ እንደ TB ምናምን ነበር እና ሲጠቀሙ ቆዩ፣ ግን ብዙም ለውጥ የለውም። ኦክሲጅን ምናምን አይጠቀሙም። በቃ ወደ ለመመለስ ፈለግን እና ያው አምቡላንስ ይሻላል ብለን ነው መቀመጥ ምናምን አትችልም እንጂ ብዙ critical አይደለችም።
Okay ስንት አመታቸው ነው?
ሰባ አምስት
እሺ ሊ- አሁን ላይ ያሉበት status ሁኔታ እንዴት ነው? consci- እንትን ናቸው ራሳቸውን ያውቃሉ?
አይ ታውቃለች። አዎ ግን እዚህ ያው ውጤት የለውም። እናሳከምናት እጢ ምናምን ውስጥ አላሉን እና እሱ ደግሞ ቤቱን አመታከም ምንም እዚህ ምንም የሚፈጠር ነገር ስለሌለው ለመውሰድ ነው።
Okay እሺ የት ነው ያሉት አሁን?
እዚህ ዋሽንግተን ነው ያለችው ሩዋንዳ ጋር።
መቼ ነው መሄድ የሚፈልጉት?
አይ ነገ ነው ግን ያው ያለውን ነገር እናውቀዋለን። ዋጋውን ምናምን ከነገርሽን
እሺ ሂሳቡን መልሼ አሳውቃችኋለሁ፣ እደውላለሁ በዚህ ስልክ።
እሺ፣ እሺ።
እሺ ያንተ ስም ማለት ነው?
የኔ መሐመድ
አመት
እሺ፣ እሺ መልሼ አሳውቃለሁ ደውዬ።
እሺ፣ እሺ።
እሺ መልካም ምሽት።